ጤና ይስጥልኝ። አሽቤ ከምነኝ ባኮ ምንድን ነው?
ሰላም ነው፣ እንዴት ነሽ?
አልሐምዱሊላህ
አለው ደውዬ ነበር አሁን እና ከአንድ ከሀያ ደቂቃ በፊት እም፣
የሆነ ስልክ ተሰጠኝና ቴሌግራም ላይ ስክሪንሻት አድርገህ ላክ ተብዬ ነበር።
እሺ ስሞትም አልበል ስንታየው
እሺ ስንታየው አስመዝግበዋል።
አዎ።
ኬኩን አስመዝግበው ነበር።
አዎ
እሺ ስክሪን ቴሌግራም ላይ attach የማረገው screenshot ያረኩትን የማረገው ስልክ ቁጥር በቴሌግራም ስገባ የለም።
የለም። ምናልባት ቁጥር ተሳስቶ ከሆነ ደግሜ ልንገሮት።
ንገርኝ። እሺ ዜሮ ዘጠኝ ዘጠና ሁለት እም፣ አስራ ሶስት እህ፣ ዜሮ አንድ እህ፣
ሀ- ሀምሳ አምስት ሀምሳ አምስት ሀምሳ አምስት ነው አዎ ታዲያ በእሱ ነው የገባሁት እኮ
እ፣ አይ አለ ደንበኛችን። በዚህ ነው እርግጠኛ ነሽ?
የምንቀበለው screenshot።
አይ የለም ማለት አልመጣም ወይ ትንሽ ቆይቼ ልሞክር
አዎ እንደዛ ሞክሩና
invite አርግ ነው ያለኝ invite አርጌ ነበር እንደውም በ text ኡ ላይ
በዚህ ስልክ ቁጥር ነው ቁጥር ነው የሌሎች ደንበኞችን screenshot የምንቀበለው።
ስለዚህ አ፣ ይመጣል ነው የምትይኝ አንቺ አዎ ይመጣል።
እሺ እሺ እሺ ደንበኛችን እናመሰግናለን።